ጤና ይስጥልኝ። ጠብታ አምቡላንስ።
አንዴ
Hello hello፣ ማይ Hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
አምቡላንስ ፈልገን ነበረ።
እሺ፣ ከየት ነው?
ሩፋኤል ጉለሌ ሩፋኤል ላንሴት
ላንሴት፣ እዚህ መገናኛ ያለው አይደለም፣ አይደለም፣ ጤና ጥበቃ ጥቁር አንበሳ ተግቢያለሁ።
Okay፣ እሺ። እዛ ነበር ክትትላችሁ?
አዎ፣ አዎ።
እሺ፣ ምንድን ነበር? ቤት ውስጥ ናቸው አይደለ? ጉለሌ ሩፋኤል አካባቢ ቤት ውስጥ ናቸው ያሉት።
አማ ጋራጅ አጠገብ ላይ ውድዬ እንትን ፔንሲዮን እንጠብቀዋለን ቆመን እሺ፣ ችግር የለም። እሱ ሲመጡ ይደውሉላችኋል። ስልክ ቁጥራችሁ ልውሰድ?